ቀምሻለሁ። ቴሌቪዥን ስልክ አይሰራም። ስልክ አያነሳም አለም ደግሞ order ነበር ተሳስቷል። ምንድን ነው የሚሆነው?
Hello
ልጅ አለም አቤት ወይ ቅድም ስልክ አታሳም ያሳውቀ ነበር አይደል?
አ
ዜሮ አንድ ስልሳ አምስት እኮ ብለህ ነው ያሳወቅከው።
ማለት
order ነበር ተሳስተህ ነበር ያሳወቅከው ማለቴ ነው።
እና እሱን አሁን ነው እንዴ የምትነግሪኝ?
እኮ እኛም customer እኮ አድርስ ምግቡን አላደረስከውም።
እ አ እ
እኮ ልክ አይደለም order ነበሩ። አሁን እኛ በዛ መስሎን አንስቶ መልሰን ነበረ
ምን ብላችሁ ነው የመለሳችሁ?
አንስቷል ደውል order ተብሎ ነበር- ነበር። ዜሮ አንድ ስልሳ አምስት ብለህ ነው የላከው።
እሺ እና እኔ እኔ ልጅ አለም ልጅ አለም እንደላኩና እ ሌላ driver ወርዶ ሌላ ሰው ጋር እንዳለ check ማድረግ አችልም? check አድርጋችሁ እደውልልሃለሁ።